ጤና ይስጥልን።
ሀሎ ሀሎ፣
ምን ልርዳዎት አባት?
የት ነው ቢሮአችሁ? ስለ መኪና ስታስተዋውቁ አይቼ ነው።
እኛ መስቀል ፍላወርና ፓስተር እንገኛለን። ሁለት branch አለን አዲስ አበባ ላይ።
እሺ፣ መስቀል ፍላወር የት ጋር ነው?
መስቀል ፍላወር ናዝራ ሆቴልን ያውቁታል አይደል?
ናዝራ ሆቴል። እሺ፣ ናዝራ ሆቴል ትንሽ ከፍ ሲሉ U-turn አለ፣ በስተቀኝ በኩል ይገባሉ።
okay። ማን መኪና መሸጫ እንበል?
አፍሮሊንክስ ሞተር የሚል አለ። አፍሮሊንክ ሞተር የሚለውን አዎ።
በእሱ ፊት ለፊት ይገባሉ። በአፍሮሊንክስ ሞተር ፊት ለፊት ሲገቡ ሬክላማችን ይታያል። አሊባባ
okay።
ፓስተር ፓስተር አደባባዩ ፊት ለፊት እንገኛለን።
ፓስተር።
አደባባዩ ፊት ለፊት
እሺ፣ ፓስተር እንኳን እንሄድም ወደዚህ ወደ ከተማ ስለሆነ እሺ
የመክለፍላወሩን እናየዋለን። እሺ እሺ